ጤና ይስጥልኝ። ቢጫ ኢትዮጵያ ሮዳስ ነው የባኮ መልርዳዎች
ጤና ይስጥልኝ። እኔ መቤት ሰሞኑን በተከታታይ ደውዬ ነበር፣ ቅሬታ አቅርቤ ነበረ። ቅሬታዬ በመሰማቱ አመሰግናለሁኝ፣ እናንተንም ያቀረበውንም አካል ስልኩን ልስጥሽ እና አንቺም አመስግኝልኝ። ስልኩን ልስጥሽ።
የምን ስልክ ደንበኛ?
የእናንተ ያስተላለፋችሁለት አቅራቢያችን ስልኩን ልስጥሽ እና አመስግኝልኝ። ዜሮ ዘጠኝ
እሺ ደንበኛችን እዚሁ system ላይ ስላለ የእርስዎ
አለ አይደል? አንቺ ጋር በቃ ማየ አመሰግናለሁ። እሺ እናት እሺ፣ ስለተደሰቱ እኛም ደስ ብሎናል።
የኔም ቤት ኖርልኝ። እሺ እናመሰግናለን።
እሺ ማየ፣ እሺ እሺ፣ መልካም ቀን ይሉ።
አሜን ለሁላችሁ።
እሺ